የአንቺን ዘለላ ቀይሜ ደም ገንቦ የወይን ዘለላ አይኔ ሴት አያይም ፍጹም ካንቺ ሌላ ትንፋሽሽ አይራቀኝ ጠጋ በይ ከጎኔ ስትርቂኝ አልወድም ይከፋኛል እኔ ስበሳጭ አጽናንተሽ የምታሳስቂ የጎጆ ያለኝታ ሕይወቴ ነይልኝ ቀይሜ ደም ገንቦ የወይን ዘለላ ጠይሜ ደም ገንቦ የወይን ዘለላ አይኔ ሴታያይን ፍጹም ካንቺ ሌላ ትዳርሽን ወዳጂ ባልሽን አክባሪ ባለሽ በጨበጥሽው ባገኘሽው ኩሪ ማግኘትና ማጣት የማይለውጥሽ የኔ አመለሸጋ ብቅ በይልሽ በማንም በምንም የማትለወጪ የኔ አመለሸጋ ጎኔ ተቀመጪ ላላፊው ላግዳሚው አይኗ ማቀላው ከአንድ ረግ ተኗሪ የማትበጠበት አለች ወይ ባገሩ አንድ እንኳን ለማላ ቆንጆዬ ደም ገንቦ ፍጹም ካንቺ ሌላ ቆንጆዬ ደም ገንቦ የወይን ዘለላ ቆንጆዬ ደም ገንቦ የወይን ዘለላ አይኔ ሴታያይ ከቆንጆ ሌላ ቀይሜ ደም ገንቦ የወይን ዘለላ ቀይሜ ደም ገንቦ የወይን ዘለላ አይኔ ሴታያይ ፍጹም ካንቺ ሌላ ቀይሜ ደም ገንቦ የወይን ዘለላ ቀይሜ ደም ገንቦ የወይን ዘለላ አይኔ ሴታያይም ፍጹም ካንቺ ሌላ ትንፋሽሽ አይራቀኝ ጠጋ በይ ከጎኔ ስትርቂኝ አልወድም ይከፋኛል እኔ ስበሳጭ አጽናንተሽ የምታሳስቂ የጎጆ ያለኝታ ሕይወቴ ነይልኝ ቀይሜ ደም ገንቦ የወይን ዘለላ ጠይሜ ደም ገንቦ የወይን ዘለላ አይኔ ሴታያይም ፍጹም ካንቺ ሌላ ትዳርሽን ወዳጂ ባልሽን አክባሪ ባለሽ በጨበጥሽው ባገኘሽው ኩሪ ማግኘትና ማጣት የማይለውጥሽ የኔ አመለሸጋ ብቅ በይልሽ